ሄሎ
ጤና ይስጥልኝ።
ጤና ይስጥልን።
ካርቦን ከለር ሁለት ሺህ አንድ መኪና ይቻላል።
ካርቦን ቪት
ቪትስ ሁለት ሺህ አንድ አለ አለ በካሽ በባንክ ተይስ ያታንኩሻል በካች ስንት ነው ይባላል?
ማለቂያ አስራ ሰባት
በባንክ
አስራ ሰባት ከሀምሳ
በ- ስንት ታውጣልኛል? ለባንክ ላይ አባት ሄሎ ሄሎ ሄሎ አይሰማም
አሁን ይሰማል። ስንት ታውጣልኛል? ለባንክ አልኩ።
እስከ አምስት መቶ
እሺ የት የት ልምጣ? አሁን አሁን ልመጣ ነበር።
እሺ መኪናው ተጠርቶ ነው የሚመጣው
እ? እ?
ተጠ